በምሬት ነኝ። በምን ልርዳዎ አሁን በቴሌ screenshot አድርገን ልክልልሻለሁ። አሁን
ቴሌግራም ላይ ነው የላኩት።
አዎ ቴሌግራም ላይ አዎ፣ በአስራ አንድ ቤት ቁጥሩንም ስሙንም ጥፈን ልክልሽላል ላክልልሽ። አሁን ከድር መሐመድ የሚል አይ ቃላብ ተሾመ
ቃላብ ተሾመ የሚል አልገባልንም። ደንበኛችን
በቴሌግራም
በየትኛው ቁጥር ነው የላኩት? ዘጠና ሁለት ቤት በአስራ አንድ ቁጥር ነው ቤት የላኩት።
በ- በአስራ አንድ ቤት አይ የሚልኩበት
ም- የላክንበት በስ- በአንተ ቁጥር
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለቱ በእናንተ
ከሙሉ ስሞት ጋር አንድ ላይ አድርገውን የላኩልን። አልገባልንም ደንበኛችን።
አዎ አዎ አሁን እኮ ይኸውልሽ ዜሮ ዘጠኝ ዘጠና ሁለት አራት አንድ አራት የሚለው ላይ አዎ አዎ፣ ቁጥሩ ልክ ነው ግን አድርገን አልገባልንም።
OK ወይ ኔትወርክ ሊሆን ይችላል እንጂ ከስር ቃላብ ተሾመ ደስታ ላይም ብዬ ቁጥሩን ደግሞ ዜሮ ዘጠኝ ሰማንያ አስራ ዘጠኝ ሰማንያ አምስት ሀያ አራት ብዬ ልኬልሻለሁ።
እስካሁን እኔ አልገባልንም ደንበኛችን። እስቲ በድጋሚ እያየሁ።
ይሞክሩት።
ድጋሚ ልሞክረው ነው።
አዎ አልገባልንም። እዚህ ጋር እሺ እሺ መልካም ቀን